ጤና ይስጥልኝ። ሁን ስፖርት ነው የምንለቀው።
ሰላም ነው እግዚአብሔር ይመስገን።
አለን። ባለፈው እንትን ብላችሁ ነበር፣ እስካሁን ግን እንትን አላለም። ፍቅር ምንድን ነው ምን ብለናት ነበር?
እኮ ዊድሮ አላደርግ ብሎኝ ማለት ነው።
መቼ ነበር ያመለከቱት?
እስኪ ሰኞ ሰኞ ዕለት
መልስ እናገኝ እናሳውቆታለን ብለናታል። እዛ ቴሌግራም ላይ አዎ፣ አዎ።
ያ መልስ እናገኝ እናሳውቆታለን። ደንበኛችን እስ በትዕግስት ይጠብቁን፣ ብዙ ወረፋ ስላለ ነው።
እኔ አልገባኝም። ወዛ እንትን ሳድጎ በአንድ እየቆረጠ እኮ ነው እንትን እያደርጋለሁ። ለምን ትራክሽን አታይም?
አሁንም እንደዛ ሆነቦት
አ- አ- አሁን ትራክሽን ሳድግ ይገባል። ዊድሮ እንትን ነው ያለው
ዊዝድሮ አሁንም እንደዛ አስቸገሩት ወይ?
የ- የላኩትን ፎቶ ላይ ቴሌግራም ላይ ልክልሻለሁ።
ማን የሚያስቸግረው ነው የሚለው ስሙት? የቴሌግራም አሮን አሮን እቼስ አሮን
አ
አሮን ማን ነው?
H slash S E
withdraw ለማድረግ እምቢ ብሎት ነው እንዴ?
እኮ ለማውጣት ማለት ነው።
አሮን H slash SE ነው አይደለም?
አ
ስልክ ቁጥር ዜሮ ዘጠኝ አስራ አራት ሀምሳ ሁለት አስራ አራት ሰላሳ ሁለት አዎ እኮ እያየሁት ነው። ሞክረውታል ከዛ በኋላ
እኮ ትናንት ራሱ ሞክሬያለሁ።